Ela continua eu acho que daí já ሄሎ
ሰላም ነው ሰላም ነው።
ሰላም ወንድሜ።
አለን አለን ሰ- አለን። እሺ ምን እንርዳዎት?
ቲቪ ብር ብር አስገብቼ እሺ
ልቦስ ነው ያደረኩት። እስካሁን አልገባኝም። ገባ
እሺ አንዴ ጠብቀኝ። እሺ
ሄሎ
ጤና ይስጥልኝ ሀሚድ ነኝ ቅርታ አይሰማም ድምፅ ትንሽ
አሚሮ
ሄሎ ሄሎ እሺ እሺ በቤት ቤት ልቦስ አርግቼ
አ
በቤት ቤት ሳልል በቱ ክስ
ቱ ኤክስ አይደለም ይሄ ቤስት ቤት ነው
ቤት ቤት ነው ይሄ ቤስት ቤት ነው ቱ ኤክስ አይደለም ቱክስ ጋር በ- በምን ቻፓ አይደለም ይሄ አይደለም አይደለም የቻፓ ቁጥር ስትል እሺ ይቅርታ አላቅም እኔ